ሄሎ ሄሎ አቤት አቤት።
ቢኒያም ጅማ ነኝ።
እሺ ቢኒያም በቃ እየገባችሁ እኮ እየት- እየሰራችሁ አይደለም። የንግስቱን ትገባላችሁ፣ accept ያደርጋል፣ ትቆማላችሁ።
እሺ የቢ- የቢኒያም ጅማን እየሰራለት ያለው ማን ነው? እሺ ገብተሽ ስሪልኝ፣ ገብተሽ ስሪልኝ።
ገብታለች እኮ ግን በቃ ምንም accept ይሏችኋል። ገብቶ መቆም እኮ አይ ኔትወርክ እኮ እምቢ እያላት ስለሆነ ነው።
ነው።
አዎ ዋይፋዩ እያስቸገራት ስለሆነ ነው። አንዴ ገብታላለች፣ እየሰራች የትኛው ዋይፋይ እኛ ጋር ያለው ነው? የእናንተ ነው። እኛ የኛ የኛ
እሺ።
እሺ እሺ ቢኒያም